ሄሎ
አቤት ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን አለን።
አለን አለን። ከተበራ ሰማንያ ያፈልጋል።
ምን ልታዘዝ? ቴሌቪዥን።
ቴሌውን ነው አዎ
ሰማንያ ባሰ ሶማሊ ሶማሊ ሶማሊኛ የለም አማርኛ።
ወላሂ እሺ እ እዚህ ቴሌውን ምን ያሰራል?
ቴሌቪዥን game ነው።
game ኡ
አዎ
እሺ እሺ እሺ እሺ
እሱ